ታውቂያለሽ እዚህ ላይ እዛ customer complain ላይ እንትን ላይ ነው መግባት ያለብን። አዎ እኮ አታስገቡ ለሚገቡሽ መግባት ያለብን።
ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር እንደውሎት እሺ ነቤት ቲማቲም አሁን order አድርገው ነበር ክሬታ አድርገው እርስዎ group ላይ በስህተት ሶላን አምስት ኪሎ order አድርጋ ነበር እሺ እና maybe እርስዎ product ኡን የሚፈልጉት ከሆነ የእሷን ወስደው ለእሷ ተመላሽ እንዲያደርጉ ነበር። ካልሆነ ግን ያው check እናድርጎት ብለን ነው።
አይ የምፈልገውን ያክል አዝዣለሁ።
Okay። ስለዚህ አይፈልጉም የእሷን product?
የእሷን አልፈልግም። አዎ በቃ እሺ፣ check ለማድረግ ነው። እሺ፣ እናመሰግናለን።